hello hello ሰላም ጤና ይስጥልን ዳዊት አቤት ከዊፕላስ ነበር የምደውለው የእኛን application አውርደህ ነበር አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት እሺ ያወረድከው ግን አሽከርካሪዎቻችን የሚመዘገቡበትን ዊፕላስ solution provider የሚለው ነው እና ተጠቃሚ ከሆንክ እዛው አንድ አይነት ነው አሞላሉም ከ Play Store ላይ ዊፕላስ solution user የምትለዋን አውርደክ እዛው ላይ referral code ህን አሸናፊ የሚያደርግህን referral code ታገኛለህ። ከሶስት መቶ ሀምሳ በላይ game ኦች አሉት። እንዲሁም የምንሰጣችሁን አገልግሎቶች መጠቀም ትችላለህ ማለት ነው።
ምንድን ነበር ያለኝ application ኡ?
ዊፕላስ solution user።
እሺ፣ እሺ፣ አመሰግናለሁ። መልካም ቀን።
አመሰግናለሁ።
እሺ።
እሺ።